ሌላው ጤና ይስጥልኝ
ሰላም ነው እንዴት ነሽ?
መቼም እንርዳው
እንዴት ነው ቴሌቪዥን ምን ብሎ እንትን ላይ ስልክ ላይ message ኦችን እና እሺ ምንድነው?
ጥቅሙ ጥቅሙ ምንድን ጌሙን ነው? ጥቅሙ ምንድን ነው?
ተጫውተው ጥቅሙ game ኡን ተጫውተው ሲያሸንፉ አምስት እ.
ሺህ ብር ሞባይል፣ ላፕቶፕ ከአምስት ብር ጀምሮ እስከ አምስት መቶ ብር የአየር ሰዓት ሽልማት አለ።
ማለት ጥያቄ ነው?
ጥያቄና መልስና ትኬት ሲኖር ደግሞ እድል የምትሞክርበት ማለት ነው።
አሁን ትኬቶ ስንት አይደል? ስልሳ ሁለት ነው ምናምን አይደል?
ትኬቱ ያው እንትን ነው። በትኬቶት እድሎቹን ሲሞክሩ ሞባይል፣ ላፕቶፕ አምስት ሺህ ብር ሽልማት አለው።
ስለዚህ ለመሞከር ምን ማድረግ አለብኝ?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው እ፣ ሰባት ቁጥር ተጭነው አማርኛ አርጉ ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል። ጥያቄና መልስ በኮይን የእድል ጨዋታ ደግሞ በትኬት ነው የሚጠቀሙት።
ስንት ላይ ልደውል?
ምን አሉ?
ኮከብ ስንት አልሽኝ? ስንት ላይ ልደውል?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
ከዛ ጥያቄና መልስ አዎ
ወይ